ሰላም ጤና ይስጥልን ቤት ቤት
deposit ላይ withdraw ለማድረግ እሺ
አሞሌና ሲቢኢ ምናምን አለ ቴሌብር ላይ
አለ ቴሌብር
አላመጣልኝም። ብዙ ጊዜ ነው deposit ለማድረግ ፈልገ ነው
ገቢ
አዎ ወደ ቤት ቤት አይደለ እኮ ከቴሌብር ቴሌብር እና ሲቢኢ ብር አለ እኮ እ?
ቴሌብር እና ሲቢኢ ብር አለ
አይ አላ- እስከ ዛሬ አስገባሁ ነበርና ግን ቴሌብር
እንትን ነው የለም አሁን ምርጫ ውስጥ የለም የለም ዛሬ እስኪ የለም።
che- check እናድርገዋ እስካሁን ማንም ያለን አረ ሳንቲም ላይ የለም አዎ ሳንቲም ፔ ላይ የለም በቃ ቻፓ ሞክራ
ቻፓ ከዛስ እኮ በቻፓ እንትን ነው በቃ ሳንቲም የነበረውን ቻፓ መቀየር ነው
እሺ ቻፓ ላይ ገብቼ አዎ ቻፓ ላይ እንትን ትልና ቴሌብርን ትመርጣለህ ቻፓን ትመርጥና ከዛ ቴሌብር ይገባል ግን አዎ ይገባል እሺ እንትን ሳንቲም ላይ ጠፍቶ ነው ይመልሳል ግን
okay እሺ እሺ፣ እሺ።
thank you